አውራት አውራት ሌላስክሌ እንደሚያስችል አሁን ደውለው እያስመዘገቡን ነበር። ብቻ እንስሳ አ እንትን አንድ ኦክሲጅን ጎሚና ውስጥ ተበልቶ ሲ- ሲኦቱን ያስተነፍሳል። በጎጂ በኩል በጆጆ በኩል ያስተነፍሳል። እ፣ ለሲኦቱም እ፣ አቅርቦት ይፈልጋሉ አይደለ? የሚያስችል እ፣ መስመር ላይ ጠብቁኝና እርሱ ናቲ ሆቴል ነው አይደለ?
እ?
ናቲ ሆቴል ነው አይደለ?
አዎ አዎ አዎ ናቲ
እሺ ደሚያቸው መስመር ላይ ጠብቁኝና ለሲኦቱ አቅርቦቱ የወረፋ ቅጥሮ ትሰጡታለሁ። መስመር ላይ ጠብቁኝ።
እሺ እሺ